እንስጣኝ ዶንኪ ቲዩብ
ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
stand-up comedy ትኬት ለማግኘት መረጃ ፈልጌ ነበር።
እሺ ይቻላል።
እንዴት ነው ላገኝ የምችለው?
እ፣ ኦንላይን መክፈል ይችላሉ። አ፣ ትኬት ደግሞ ከፈለጉ
እሺ ኢንተርኮንቲኔንታል ሆቴል ከሁለት ሰዓት ጀምሮ አለ። ሁለተኛ ደግሞ አበሩስ ህንጻ እ፣ ደንበል ፊት ለፊት አበሩስ ህንጻ አራተኛ ፎቅ ቢሮ ቁጥር አራት መቶ ሰባት ማግኘት ይችላሉ። ቀድሞ ግን ቦታ ለማስያዝ መመዝገብ ይችላሉ።
እሺ ቀድሞ ቦታ ለማስያዝ ምዝገባ ክፍያ አለው?
እም?
እሺ ቦታ ለማስያዝ የተለየ መስፈርት ክፍያ የለውም።
እና ስም ስምህን መስፈርት ብቻ- መዘግብሃለሁ። ስምህን እሺ፣ መዘግብሃለሁ።
ስም መዝግቢኝ እንግዲህ እሺ
እሺ ሰለሞን ንጉሴና ቤዛዊት ተሾመ
ሰለሞን ንጉሴ።
አ እና ቤዛዊት ተሾመ
እሺ እ፣ በምን አይነት መልኩ ነው መታደም የፈለጉት? hello hello hello፣ በምን አይነት መልኩ ነው መታደም የፈለጉት? በ normal ነው ወይስ በ VIP? ሄሎ ሄሎ ሄሎ ሄሎ